ሄሎ ጤና ይስጥልኝ ከቢጆይ ነው የምንደውለው። አሁን ደውለው ኧረ ተቋርጦ አቤት፣ ነበረ።
እሺ እሺ
እሺ ደንበኛችን እ፣ ጉርሽ- ጉርድ ሾላ ከሶሊያና ሆቴል ፊት ለፊት ነው ያሉኝ አይደለ?
አዎ፣ አዎ። ማለት ህይወት ሽሮ ቤት አለ እሱ ስለማይታወቅ ከእናንተ ጋር እንትን ከሌላችሁ contact ከሌለ ብዬ ነው እንጂ ሶሊያና ወረድ ብሎ እህ።
ፓሪስ ሆቴል አለ አይደለ? ፓሪስ ፓሪስ ሆቴል ፊት ለ- ጎን ደግሞ ህይወት ሽሮ የሚል አለ። ህይወት ሽሮ ፊት ለፊት ነው የኛ ቤት።
እሺ ስለዚህ የድራፍት ማሽኑ እንዲጸዳ ነው የፈለጉት።
አዎ እንዲጸዳ አ፣ አዲስ ነው የምንጀምረው። ነገ ለመጀመር ነው።
እሺ ደንበኛችን ጥያቄዎትን መዝግቤ ወደሚመለከተው አካል አስተላልፌ ይሉታለሁ። ሌላ መረዳዎት ነገር ካለ
ሌላ ምንም የለም ለጊዜው። እንትኖቹ ግን ያው ሲመጡ እዚህ እናቆማለን ብለን ነው። እናንተ ስለማይመለከት አይደለ የውሃ እንትን የሚሉት ቢራ የሚያወርዱት እነሱን ጠይቃለሁ ብዬ ነው። ሌሎች
promoter ኦቱን አናግረዋል።
እ እ promoter ኡን አናግረውታል።
አይ በዚህ ሲያልፉ አስቁሜ እነሱ አሁን ሲያ- እንትን ስለሚያደርጉ አስቁሜ ጠይቃለሁ ብዬ ነው። አስፋልቱ ዳር ቆሜ ማለት ነው።
ድራፍት ቢራ ማሽን- እንዲያወርዱልን ያህል ማለት ነው።
ከዚህ በፊት አዎ፣ ሌላ ቤት አሉት አይደለ? በዚህ ደውለው ሌላ ነበር ከዚህ ቤት?
በፊት። አዎ አ አ አ
አዎ እነ- ፕሮሞተሮቱን አናግረው እንዲመጣሉት ማድረግ ይችላሉ።
እሺ እሺ እሺ እሺ፣ መልካም ቀን።
እሺ እሺ